ሄሎ
ሄሎ ጤና ይስጥልን።
ሰላም ጤና ይስጥልኝ። ቤት ዌን ነው?
ከዚህ እንትን ገልቼ ሶስት መቶ ገልቼ አልገባም።
በልቼ ገልቼ እንትን ነው ይሄ ተጫውተ ነው።
አዎ፣ ብሩ የለም እንትን ለመጫወት ነው እንጂ ሶስት መቶ ብር አስገብቼ
ኦኬ አልገባልህም?
አዎ እሺ እ የቤት ቤት ቁጥርህን ንገረኝ። እሺ እ የቤት ቤት ቁጥርህን አንዴ ንገረኝ።
ዜሮ ዘጠኝ
እሺ ሀያ ሰባት ሰላሳ አራት
እሺ ዘጠና ስድስት እና ሰላሳ ስምንት
ቅርታ አባቴ ዜሮ ዘጠኝ ስንት ነው ያልከኝ?
ዜሮ ዘጠኝ ሀያ ሰባት ሀያ ሰባት እሺ ሰላሳ አራት ሰላሳ አራት ዘጠና ስድስት ዘጠና ስድስት ሰላሳ ስምንት ሰላሳ ስምንት አዎ
ስንት ብር ነው?
ሶስት መቶ ብር
አሁን ነው ያደረከው?
አዎ አሁን
አዎ። ፕሮሰስ ላይ ነው። እሺ አባ እ?
ለፕሮሰስ ላይ ነው የሚለው እዚህ ፔንዲንግ ላይ ነው የሚለው አ።
ላይ የሚያሳየው አ።
ልሳንስ ቤት እናሳውቅልሃለን። እሺ አሁን ይገባል አ ልሳንስ ቤት እናሳውቅልህና እ እዛ ይገባልሃል።
እሺ አመሰግናለሁ እሺ እኛም እናመሰግናለን። አንተ አምጣ።